የዘለቆ ነገር ሕይወቴ ያሳየ ሁሉም መስታወቴ ያሳየ ሁሉም መስታወቴ ወይ ጊዜ ሁሉን ለይቶ የሚያሳይ የአንድነት ፍቅር ባራስ ሳይ ኅብረትን አወቀ ሁሉም በዘርፉ የሰላም መንገድ ሕይወቶ ነተርፉ ወይ ጊዜ ሁሉን ለይቶ የሚያሳይ የአንድነት ፍቅር ባራስ ሳይ ኅብረትን አወቀ ሁሉም በዘርፉ የሰላም መንገድ ሕይወቶ ነተርፉ የዘለቆ ነገር ሕይወቴ የዘለቆ ነገር ሕይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ ፍቅሬን በልቤ ውስጥ ገብቷ አዲባት ተክፍል አሳተኝታለች ደስ ይላት የጋራ መሰረት የጋራ ደስታ ተርፎን እንኖራለች በእፎይታ ፍቅሬን በልቤ ውስጥ ገብታ አዲላት ተክፍል አሳተኝታለች ደስ ይላት የጋራ መሰረት የጋራ ደስታ ተርፎን እንኖራለች በእፎይታ ጊዜ ደጎ ነገር ሕይወቴ ጊዜ ደጎ ነገር ሕይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ የሕይወት መሰላል መወጣጫዬ አደረሰ ምኞት ሆና አቅጣጫዬ የኅብረት አንድነት መሳሪያ ሆኖን ጊዜ ደጎ ነገር አሳየ ሁሉን የሕይወት መሰላል መወጣጫዬ አደረሰ ምኞት ሆና አቅጣጫዬ የኅብረት አንድነት